hello ጤና ይስጥልን ቤተሰብ hello ጤና ይስጥልን ቤተሰብ hello
hello አቤት ቤት ቤት ነው ምን ልርዳክ
account እምቢ አለን እኮ እንትና የሚያናረግ ምንድን ነው እምቢ ያላችሁ
አካውንት ብር ለመ- ስትጫወት እም፣ ወይ ብር ማዞር ወይ ብር ወደዚህ ማስገባት okay CBE ላይ ነው እምቢ አለ። አዎ okay አሁን deposit አድርጋችሁ ወደ ቤስት ቤት account አልገባላችሁም አይደል
እንትና ቴሌ ብር ራሱ እምቢ አለን እኮ ዛሬ።
እ፣ ቴሌብር አዎ በቴሌብር ነው ያደረጋችሁ deposit በቴሌ ብር ነው አዎ።
okay እሺ ምንድን ነው የሚላችሁ ታዲያ
ቴሌ ብር አይወጣም ዛሬ። በቃ እንትና HelloCash እና እ፣ እንትና አማራ CBE ብር ነው እኮ እየሰራ ያለ ያለ- አሁን ላይ እየሰራ ያለው ነው CBE ብቻ ነው CBE ብቻ ነው CBE ነው ማይሰራው እንጂ ቴሌብር ይሰራል
ቴሌ ብር ይሰራል።
አዎ እንዲ ሞክረው አለን እሺ እኮ እንትና እንዲ አለን እኮ account ኡ እንዲ አለን ብር ምን- ለመ- ምንድን ነው የሚልክ አንድ አይነት ተመሳሳይ መሆን አለበት የ CBE እና I mean የቴሌብር እና የቤስት ቤቱ
አንድ ላይ ነው እኮ ቴሌብር እና አንድ ቤት አይነት ነው ላይ።
ቁጥሩ ቁጥሩ አንድ አይነት አዎ ነው አይደል ቁጥሩ አንድ አንድ አይነት ነው።
okay ይሰራል ግን CBE ብቻ ነው የተቋረጠው ለጊዜው እሱም ይመለሳል እም።
እና ይሰራል እሺ check አድርገው እሺ
እንዲ አለኝ ቸጋድ እንዲ አለኝ አለ።
እሺ check እናደርገዋለን አንተም check አድርገው እሺ connection ምናምን እያስተካከልክ check አድርገው እና እምቢ ካለ ደግሞ ምን እንደሚል screenshot አድርገህ ትልክልናለህ እሺ እሺ።
እሺ
አስቸግረኝ አለ። አስቸግረኝ ብላ